Hello ጤና ይስጥልን ጉዳይ ሀና እባላለሁ። እባክዎ ምን ልርዳዎ?
ለማመስገን ፈልጌ ነበር።
እሺ ሙሉ ስሞትን ይነግሩኛል?
ሙሉ ስሞትን አዎ ሙሉ ስሞትን ይንገሩኝ።
ልንገር?
ይንገሩኝ ሙሉ ስሞትን። ለባ እንደ ባለሙያነት ለመመዝገብ ፈልገው አይደል የደወሉት?
አዎ።
አዎ ይንገሩኝ ስሞትን።
አብነት
አብነት የአባቶት ስም?
ታደለ።
እሺ እድሜዎት ስንት ነው አብነት?
እድሜ ሀያ ሁለት እሺ በዚህ ስልክ ቁጥር ይገኛሉ ወይስ ሌላ ስልክ ቁጥር ልያዝ?
በዚህ ስልክ
እሺ የት አካባቢ ነው የሚኖሩት?
የት ይሄ ቆላ አካባቢ ነው።
ይቅርታ የት አካባቢ ነው እሱ?